ታይ ነው ወይ
ዜሮ ሀያ ስድስት ስንት ኪሎ ሜትር ነበረ?
ዜሮ ሁለት ሀያ ስድስት ቼክ አድርግልኝ።
ስም ማን ነው?
ሀብታሙ ነኝ።
ሀብታሙ ከየት ወዴት ነበር ያስከው?
ሶስታ ወደ ማን ነው? ሰሚት መድኃኒዓለም
ሰሚት መድኃኒዓለም። እሺ እስኪ የሚለው ላለው በሚለው ነው። አይ የተሞላል ነው። እሺ እሺ። አዎ ደውሎልኝ ነበረ ወንድሰን። አዎ ደውሎ ነበር።
ደውሎ ነበር ከስተመር ስልክ ያነሳም ብሎሻል።
አዎ ታይም ላይ ነው ያሳወቀው።
ዜሮ ሁለት አርባ ሁለት ነው።
ሀያ ሁለት ሀያ ስድስት
አይ እሺ እሺ አይልሃለሁ። በአርባ ዘጠኝ ደቂቃውን ያሳወቀኝ ካስተምስ ካስተምስ
ሄሎ